ሄሎ ሄሎ አቤት ማፎዝ አቤት እንዴት ነህ?
አለን ሰላም አለን አለን። ከቃል ከዶክና ሪል ስቴት ቃል አብ
እሺ
ሰላም ነው። እንዴት ነህ?
እንዴት ነህ? አለሁልህ አማን ነው።
አለን አለን አለን።
አለን።
ማፎዝ እ እ እ?
አወቅ አወቅኩ አይደል? መገናኛ አካባቢ አዎ አዎ አወቅኩት አወቅኩት አዎ፣ አዎ። ምን ምን አሰብክ ማፎዝ? የጠፋ አልነበርኩም ቃልዬ።
ወይስ አዎ።
ቴፕ አደረግከው? ስልኬንም አይ አልተውኩትም። አ- አልነበርኩም እ፣ ከተማ ውስጥ አልነበርኩም። ትናንት ነው የመጣሁት ማታ።
ኧረ እባክህ።
አ okay ለዛ ነው ትናንትና የለውም ምናምን ከምልህ ብዬ ነው። አጋጣሚ በእውነት?
ለስራ urgent ስራ ሄጄ ቅዳሜ አ፣ ትናንትና ማታ ነው የመጣሁት።
okay አይ እንደዛ አዎ።
ከሆነ እንኳን አሪፍ አዎ።
ቤት ውስጥ still by the way available ነው ሰባ ካሬው ላይ አንድ ነው የሚቀረው አንድ literally አንድ ቤት ነው የሚ- እየቀረ ያለው አዎ።
potential ኡ አለ አሁንም still ማለት ነው እንዴን maybe እሱ የማይሆንህ ከሆነ ደግሞ one bedroom ኦቹን እሱ ላይም discuss ማድረግ እንችላለን one bedroom ኦችም አሉ በብዛት እሱ አይደል?
ላይ ማለት ነው
አ ያው እንዳልኩ ነው እኔ payment እየጠበቅኩኝ ነው። ትና አሁን የሄድኩበትም ጉዳይ እህ፣ እ፣ አጋጣሚ እቃ ገብቶልኝ እ፣ ድሬዳዋ በድሬዳዋ ነበረ ድሬዳዋ okay።
ጉምሩክ ነበረ እቃ የመጣልኝ እና ድሬዳዋ ነበርኩኝ ይህን ሶስት ቀን ኧረ እባክህ okay okay አዎ። እና የግድ payment የሚደርስልኝ እንዳልኩ ነው በዛ ሰዓት ነው okay ም- አሁን ከአንድ ወር ላይ- በኋላ ምናምን እንዳልከኝ ማለት ነው እንዳልኩ አ፣ ኦኬ አሁን ስለዚህ ላይ ለምን ኦኬ ታዲያ እኔ ብዬ አሁን እንትን ምናምን ላስደርግልህ?
ምን ወይስ ላድርግ?
ኮ- re- reserve ላስደርግልህ ባለፈው እንዳልከው ደስ ይለኛል። ነግሬሃለሁ እኮ አድርግልኝ እኮ ብዬሃለሁ።
እኮ reserve ማስደርግልህ ደግሞ እኔ ዊ- ያለምንም ነገር ሳይሆን CPO ማሰራት አለብህ at least እኮ ሁለት መቶ ሺህ ብር።
የም- ሁለት መቶ ሺህ ብር ብዙ ነዋ።
ስንት አንቻውን payment በቃ አሁን ለ- ለ CPO የሆነ ብር እስከ ሀምሳ ሺህ ብር ምናምን እናድርግና እህ፣ እንዳልኩ ተፈራርመን ከአንድ ወር በኋላ payment ኡን መፈጸም ማለት ነው።
ም- memorandum agreement አለ አሁን ከአንድ ወር በኋላ ግን አንተ እርግጠኛ ነህ because ምንም እኔ እንትን ም- እኔ እኔም እንትን አልልማ እዚህ ጋር እኮ ሀምሳ ሺህ ብር ሰጥቼ እኮ በኋላ መልስ አትመልስ ጭቅጭቅ ውስጥ መግባት አልፈልግም። ገባ አያስፈልግም አዎ ስለዚህ እ፣ መቶ መቶ ሺህ ብር አድርገዋ ወይም ደግሞ just አሁን መቶ ሺህ ብር ነው እኛ memorandum እንትን agreement ለመፈራረም minimum መቶ ሺህ ብር ነው። መቶ ሺህ ብር አስይዝ እና በ CPO አስገባና CPO አሰራና ከዛ በኋላ እንትን ማለት እንችላለን። ያ memorandum ኡን ቢሮም እና ቢሮዎችን ላይም አንዳንድ እ፣ አዳዲስ ነገሮች ስላሉ ያለውን ነገር እንትን ብንል more የተሻለ ይሆናል እንዳያመልጥህ ማለት ነው።
አዎ።
አንድ አንድ ቤት ነው ያለው እንዳልኩህ።
ለእኔ ያለ የትም አይሄድም። ማድረግ ከቻልክ እንደዛ አድርግልኝ።
አዎ አይ አንችልም እንደ ድርጅት ምትል ከሆነ ደግሞ አማራጭ የለኝም። ምክንያቱም አሁን ይደርስልኛል መጨናነቅም አልፈልግም። ገብቶሃል?
ኦኬ የሆነ ሰው ተቀብዬ ማድረግ ምናምን ስለማልፈልግ ነው።
እም። ስለዚህ በሀምሳ ሺህ ብር ነው አንተ የምትችለው እንደዛ ነው የምችለው።
ስላሳውቅ በሀምሳ ሺህ ብር የሚቻል አይመስለኝም። አውለችው ነው እሺ ይማ እሺ